Hello ጤና ይስጥልን አብረስተን አቶ ለሚ እንዴ- እንደምን አሉ?
እግዚአብሔር ይመስገን ሰላም ኖት?
አለን አለን።
ከፕሊስቶን ሆምስ ነበረ የደወልኩልዎ።
ምን አልከኝ?
ከፕሊስቶን ሆምስ ነበረ የደወልኩልዎ።
Okay እሺ፣ ሰላም ነው እግዚአብሔር ይመስገን ሰላም።
አለን። ባለፈው ስለ share እያወራን ነበረና ቢሮ ጎራ ላለው እያሉኝ ነበረ። መጡ እንዴ?
አዎ አዎ ብዬ እኮ እዛ ምንም እንትና ጓደኞቼ ጋር እንትና ነበርና
ምን ሀሳብ አሉ?
ሳይቀይራል ጓደኞቼ ሀሳቡን ቀየረ።
Okay ጓደኞች ሀሳብ ቀይሮ ነው።
አዎ ለዛ ከመምጣት
እሺ ከሆነ ችግር የለም። እሺ መልካም ቀን፣ ሰላም ይዋሉ።
እሺ